አንተ ምን ያደርጋል እዚህ ጋር hello አቤት ጤና ይስጥልኝ።
ሰላም ነው እማ?
እግዚአብሔር ይመስገን። እንዴት ነህ?
አለን ወዬ ቤት ቤት አዎ ቤት ቤት ነው። ሀረግ ነኝ። ምን ልርዳ?
በቻፓ ትላንት ያስገባሁት ብር ነበረ እሺ መቶ ብር ሁለት የሀምሳ ሀምሳ ብር አስገብቼ እስካሁን አለ አልተመለሰልኝም።
ወደ ቻፓ ልከህ ነው ወይስ ከቻፓ ወደ ቤት ቤት እያስገባ ነው?
እያስገባው እሺ ስለዚህ አስገብቼ ማለት ነው መቶ ብር text ኡን እ፣ ቴሌግራም ላይ በቴሌግራም screenshot ልኬላቸው አድርገህ ነበር ማታ ላክ። እሺ ስምህን ንገረኝ። እ፣ ቴ- የቴሌግራሙን ማለት ነው።
ሳኒ ዊዝ ሳኒ ሳሚ ዊዝ ዊዝ ዊዝ ዊዝ ሳኒ አዎ W I Z ወይስ በትክክል አይ ደብሊው አይ ዜድ?
አዎ እሺ